hello ጤና ይስጥልኝ።
ጤና ይስጥልን። እንዴት ናት?
ሄሎ ሄሎ አይሰማም ሰላም ይሰማል?
አለን እ፣ እንትን ብለን ነበር አሳድሰን እናንተ ጋር እና እ እ፣ አሳድሰን ነበር አመታዊ ማለት ነው።
ምን አልሽኝ?
አሳድሰን ነበር እድሳት አመታዊ ድምፅሽ አይሰማም።
አይ አመታዊ አሳድሰን ነበር እናንተ ጋር እሺ፣ ኧረ ጮክ ብለሽ አውሪኝ።
እሺ፣ ካልበላሽ አሁንስ? አዎ
ወጪ በእኔ ሊጋብዝሽ ነው።
እሺ የእኔ እናት እሺ።
እሺ
እና ኮድ ልኮልኝ ኮዱን ልነግርሽ ነበር እንትን production date expired አድርጓል እያለኝ ነው እሺ
እና እንትን POS እና sales ልኮልኛል እሺ ልንገርሽ እሱን ከዛ ፖስት ይስተካከላል እና sales እኮ support እንድትደረግ ይፈልገሽ ነው።
እንትን አለኝ ከነጭራሹ login አልልም አለኝ ምን አ፣ አልከፍትም አለሽ? POS አዎ።
በ POS ላይ sales በ sales ላይ ነው የምታስገቢው።
እ፣ ም- ም- አሁን ይኸውልሽ እኔ ጋር የሚመጣው user name እና password አይደል አዎ user name እና password ሳስገባ login እያስደረገኝ አይደለም ያለው እንትን ይለኛል license expired please contact service center ነው የሚለኝ
እሺ እ፣ ሌላ ሰው ላገናኝሽ አንዴ እሺ እሺ መስመር ላይ ትጠብቂኛለሽ?
አ እሺ